ሄሎ ሄሎ እሺ ሰላም ነው አባ ሰላም ነው አባ ቤት ቤት ነው የምደውልልህ አዎ ገባኝ ከልጅቷ ጋር እያወራሁ ነበር እሺ ምንድን ነበረ
እና ይሄ እንዴት እንትኑ ሪዛልቱ ይሄ result ኡ ነው
እ result ኡ ነው አይደል ለምትለን result ኡ ነው አዎ አዎ፣ ማ- ማለት በሌቨርኩሰን ከእንትን አዎ እኛ ብዙ ጊዜ ያው እንትን የምንለው እ፣ የምናየውም Flashscore እና ስፖርት ሶስት ስልሳ አምስት ነው እና ስፖርት ሶስት ስልሳ አምስት ላይ ደግሞ ይሄ result ነው ያለው Flashscore ላይ ያለው Flashscore ስንት ስታቲክስ የሚያቀርቡ provider ኦች አሉ ከ- እንዴ አንድ አዎ።
አንድ አፕ እ- አንድ app ከተሳሳተ እናንተ አይ አይደለም እኮ አንተ እናንተ ማየት ያለባችሁ ማለት ነው እሺ፣ እና የእኛም እኮ ብር ነው እናንተ ብቻ ማየት የለባችሁ። ስንት ጊዜ ሆን ብሎ እንደዚህ ላይቭ ላይ ጨዋታዎችን ያወጣችሁ live cashout እንዳ- እንዳናውጣ እያደረጋችሁ ስንት እኮ እሱ ነው ሌላ ይሄ ርዕስ ነው።
ስንት- አሁን የምትጠይቀው አይ፣ ሌላ እሱ አሁን የምታወራው ሌላ ሌላ።
ርዕስ ነው።
እሱ ደግሞ እኛ ከፈለጋችሁ እንትን ደግሞ ማድረግ እንደዛ ትችላላችሁ።
ምን ይኸውልህ ማለት አማራጭ አላችሁ እናንተ እንደፈለጋችሁ ፕሮቫይደር ፕሮቫይደር ስላላችሁ ራይትም ማርኬት ማድረግ የሚችለው ፕሮቫይደር ስላላችሁ ኖ እኛም እኮ እናውቃለን ሌሎቹ ጋርም ማለት ነው እስኪ ፕሮቫይደር ሰሙት አይደለም አስረዳኛ። እሺ ማስረዳት ምናምን አይደለም። ሁሉም ነገር ወጅ ነው። እንደፈለክ ማለት ይችላል። ይሃ ኦፕሽኖች አሉ።
ሰዎች አይደለንም።
አይደለም የኛም እኮ ብር ነው አውጥተን ነው ሶስት አራት መቶ ብር አውጥተን በቀን የምንጫወተው። እናንተ one side ናችሁ እንዴ? ተ- ከአስር app ኦች አንዱ በቃ ያለውን brother፣ ምንም እናንተ አልተግባባንም።
የሙጠኝ ትላላችሁ። እኔ የላኩልህ አይተሃል? Sofa አየሁት፣ Score ትክክል ነው። በቃ የእኛ AI result Score ትክክል ነው። እስኪ ስፖርት ሶስት ስልሳ አምስት ጠይቅና ወይ ደግሞ የሚያይልህ ሰው ካለ እኛ የምንከተለው ስፖርት ሶስት ስልሳ አምስት ነው።
ችግር የለም። እኔ አሁን betting ቤት የ- የ- ጠቅላላ የጀርመን የጀርመን እግር ኳስ ዓለም እንትን ዓለም ላይ ላይ ገብቼ ያውለ ዓለም ላይ የጀርመን የምንከተለው ስፖርት ሶስት ስልሳ አምስት ነው። ሁሉም betting ቤት ማለት ነው። እስኪ እዛ ደግሞ እንትን በልና provide አድርግና የምታውቀው ሰው ካለ ከዛ ያኔ በቃ እናወራለን። አይሻልም? ከዛ ያው የሚስተካከል ነገር ትችላላችሁ። ያው ካለ እናንተ እናንተ ፈላጭ ቆራጭ ስለሆናችሁ እንትን ማለት ትችላላችሁ። እ- እኔ እዚህ የ- የጀርመን የ- የራሳቸው እንትን ገብቼ እዛ ጋር ያው- ያወጡት ስታቲስቲክሶቹንም እልክልሃለሁ ከፈለክ ማለት ነው።
አይ፣ ምንም official አልፈልግም። እኔ ራ- ያየሁት result በቂ ነው።
በቂ ነው።
አዎ ትክክል አዎ።
ስለሆነ ከ provider ኦቻችን እንደዚህ ጋር አውርተን እንደፈለገ እኮ ነው ማለት ነው። አሁን መንደ አሁን ገባኝ ማለት ነው።
ምንም እኮ እናንተ አንድ የምታወራው መረጃ ነገር ግልጽ ይዛችሁ አይደለም brother፣ ምንም ግልጽ አልሆነልኝም። ከ- ወደ ባክ ሌላ ርዕስ ግልጽ ውስጥ ነው እየገባ አውቀ ነው። ወደ ሌላ ርዕስ ውስጥ እንትን አትበል አ- በ- እንትን አትበል ባክ ማለት አንተ ራስህ አንድ በቃ አንድ ታወራለህ እንዴ?
ስር እና አትበዳ የሸራም